Hello
ጤና ይስጥልን።
ጤና ይስጥልን።
ከቢጂ የጥሪ ማዕከል ነው የምንደውለው ደንበኛችን እሺ ሰሞኑን ደውለው የልዩነታቸውን ማወቅ ፈልጋለሁ ብለውን ነበረ።
Okay
ለእሱ ጥያቄዎትን መዝግበን ልናስተላልፍልዎት ስለሆነ እሺ PIN ነበረዎትን ይነግሩናል።
አይ እኔ PIN ግለሰብ ነበረዎትን ተጠቃሚ ይንገሩን።
ግለሰብ ተጠቃሚ ነኝ አከፋፋይ አከፋፋይ አይደሉም?
አይደለሁም።
አይደሉም።
አዎ
እሺ፣ መስመር ላይ ጠብቁ። የእርስዎን ስም ይነግሩናል ደንበኛችን።
ምን አልሽኝ?
ስም ይነግሩናል የእርስዎን።
ፍ- ፍጹም
ፍጹም
ያ ፍጹም አበበ
ስልክ ቁጥር የደወልበት እና ያዘው በዚህ ይደውልልዎት።
ይቻላል።
አድራሻ የት አካባቢ ነው ደንበኛችን?
ቃሊቲ የት አለን?
ቃሊቲ አዲስ አበባ ቃሊቲ
እሺ፣ ጥያቄዎት ለሚመለከተው ክፍል እናስተላለፍልዎታለን። በቅርቡ ይደወልልዎትና ልዩነቱን ያስረዳዎታል።
Okay ሌላ ነገር አለ?